ሙሉ ጤና ይስጥልኝ ችችክ ሰላም ነው አባ እንዴት ዋልክ?
ሰላም
እ ግሩፕ ላይ እንትን ቦይዝ ፓስታ አዘን ነበር እና እሺ አንድ ስፓት ቀርቶት ከዛ እሱን ፊል ለማድረግ አውቶፍ እንትን እያለን ነው ያው ፕሮዳክት አውት ኦፍ ስቶክ እያለ ያው የሽታን ችግር ነው የሚሆነው እየቆያችሁ ሞክሩት እኔ እንትን እላቸዋለሁ ቅድም አንድ ሴትም ደውላልኝ ነበር እና ኦኬ ምናልባት የሷ ግሩፕ ከሆነ አላውቅም ግን ቁጥሯን አስተላልፌላታለሁ አ እ የሽታን ችግር ነው ይሰራል ትንሽ ቆይታችሁ ሞክሩት
እሺ እሺ እሺ ቴንኪው